ረባ ከሙለት ነው።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
አረ deposit አድርገን ብራችን ይኸው ሳምንት አለፈው። በምን እንጫወት? እሺ እናንተ ጋር ቁጭ ብሏል ብሩ ወደ ገባው ቴሌግራም ላይ ልከዋል።
ልክ ያለው እንልካለን ነው የምትሉት። ምንም የላካችሁ ነገር ግን የለም።
በዚህ ስልክ ነው አይደለም በዜሮ ዘጠኝ ስልሳ ስምንት ቤት ስልክ
ስልሳ ስምንት ስልሳ ስምንት ሰማንያ ስምንት እሺ ዜሮ ዜሮ ሰማንያ ስድስት መቶ ብር አምስት መቶ ብርና አንድ መቶ ብር ለብቻ ለብቻ። አቤት ቴሌግራም ላይ የለም። በዚህ ቁጥር በዚህ ቁጥር አይደለም የላኩልሽ፣ በዚህ አሁን በደወልኩት ቁጥር ነው። ግን ያስገባሁበትን ቁጥር ነው የነገርኩሽ። አሁን
እኔ ደግሞ የቴሌግራሙን ነበር የጠየኩት።
እምልሽ እኔ አሁን account የ account ምና የና በእናንተ account የምጫወተው በዚህ በስልሳ ስምንት ቤቱ ነው። ቴሌግራም ደግሞ የምጠቀመው አሁን በደወልኩት አስር ቤት ነው። ዜሮ ዘጠኝ አስር አና ቢለውን ዜሮ ዘጠኝ አስር ምስጋና አዎ ምስጋና ኃይሉ